ሄሎ ሄሎ ወይ ሰላም፣ ይቅርታ ከችችፕ መልሼ የደወልኩ በዚህ ስልክ አዋርታን ነበረ። ሰላም ደውዬ ነበረ።
አዎ፣ ይቅርታ በጣም እሺ።
ድራይቨሩን አሁን ማወቅ አይቻልም። ገና warehouse ነው ያለው አልወጣም እና እ፣ እሱ assign ተደርጎ ሲወጣ ነው የሚያሳውቀው ለእርሱ።
ገና
ገና አልወጣም መደወሌ እና ነው።
ሲወጣ ነው መደወል- የሚ- እ?
okay፣ ገና መደወሌ ነው። information ራሱ ልጠይቅ።
ኦኬ፣ ሲወጣ ይደውልሎታል እርሱ።
ኦኬ፣ አላዘዝኩም ነው።
ምን አሉ?
ምንም አላዘዝኩም።
ምንም አላዘዝኩ።
አዎ አዎ፣ አዲስ ኦ።
ለማለት ነበር።
ኦኬ፣ በቃ እሺ።
ይቻላል ለሆቴል
ምን አሉ?
ለሆቴል ለሆቴሎች ምናምን ቀርባላ
ለሆቴል ኦኬ፣ በዚህ ቁጥር ተመስሎ ነው ማለት ነው።
አይደለም የሚወጣ ነው ወይ